ሰላም ሰላም፣ ጤና ይስጥልኝ። እንዴት ነሽ? ደህና ነኝ። እባክዎን ገብተው።
ሄሎ ሄሎ፣ አቤት። ሰላም ጤና ይስጥልኝ። ቤት ቤት ነው የደወሉት?
አዎ፣ በስ ደውዬ ነበረ። ባየር ሙኒክ ትላንትና አልተጫወተም አይደለ?
አዎ።
በቃ እሱ ታዲያ አሁን አስራ አምስት አስቀምጠን የባየር ሙኒኩ ብቻ አሁን አልተደረገም፣ ብሩም አልተላከም።
ሀያ አራት ሰዓት ጠብቅ አባቴ፣
አራት ሰዓት ሀያ አራት ሰዓት መጠበቅ አለብህ። ትላንትና አስር ሰዓት ነበረ ሊ- እ፣ ሊጫ እንትን ሊል የነበረው አዎ።
ስለዚህ ከዛሬ ሀ- እ፣ ከትላንት አስር ሰዓት ጀምሮ እስካሁን አስር ሰዓት ከዛሬ አስር ሰዓት በኋላ ይታረማል። እሺ
አዎ፣ ሌሎቹ ታርሞ ስለነበረ እኮ ሌላው ይታረማል። እሱ postponed የሆነ ጨዋታ እንደዛ ነው፣ በቤት ቤት ህግ ለዛ ነው። እሺ
ታልቃለች።
አዎ አዎ። እሺ፣ ስለደወልክ እናመሰግናለን። መልካም ቀን።
አይችልም